አብሮ ይስጥልን። ስልክ ቁጥር አሁን እንትን ብለሽኝ ነበረ እና በቴሌ ብር ከቴሌ ወደ ሁሉ ስፖርት transfer ለማድረግ እንዲህ ብሎኝ ነው።
ከሁሉ ስፖርት
ከቴሌ ወደ ሁሉ ስፖርት እኮ ስልክ ቁጥር ሰጠነዎት አይደል?
አዎ። አሁን ደግሞ በ- እ አስገቡ።
እኮ ሌላ ስልክ ቁጥር ልሰጠኝ ሲል ተቋረጠ።
ምን ሌላ ስልክ ቁጥር ሌላ ሌላ ቴሌግራም ላይ የምልክ የቴሌግራም እሺ፣ ዜሮ ዘጠኝ ሰባ ስምንት እ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት
እሺ